ሰላም ጤና ይስጥልኝ።
አብሮ
ሰላም ጤና ይስጥልኝ።
አብሮ ይስጥልን። እናቴ እሺ እባክዎ ስምዎትን ማን ልበል?
ኪሩቤል አጥላባቸው አሁን ደውዬ ነው።
እሺ ኪሩቤል
እ እሺ ማስ- መረጃዎችን ንገሪኝ።
በአንድ credit hour ሰባት መቶ ሀምሳ ብር ነው እሺ የምናስተምረው ሀያ credit hour ነው። በአጠቃላይ አስራ አምስት ሺህ ብር ነው የሚሆነው ማለት ነው። በአካል የሚማሩ ከሆነ እሺ